Hello ጤና ይስጥልኝ።
አክሲዮን አስተዋውቃችሁ ነበር። የት ነው የሚገኘው?
እ፣ ሰኞ ነው የምንጀምረው።
አዎ እ፣ አሁን ስልኮትን ይዤ ስሞትን ይዝና የሚቀርቦት ቢሮ ላይ ቀጠሮ ይዝሎታለሁ ከሰኞ ጀምሮ ባሉ ቀናት ውስጥ እሺ፣ ያዝ በል ስልኬን። እሺ፣ ሰለሞን ስሞትም አለበት።
ሰለሞን አባይ ሰለሞን አባይ ማስታወቂያችንን ከምን ሰምተው ነው?
እ እ፣ ማስታወቂያችንን ከምን ሰምተው ነው?
ስንት ማስታወቂያችንን ከምን ሰምተው ነው?
ከ TV ከ TV ከ TV እሺ፣ ሰኞ ይችላሉ?
በቃ እንዳልከው አስ- ማሳ- አሳውቀኝና በሚመቸኝ ታደርጋለህ።
እርሶ የት አካባቢ ኖት?
እኔ garment አካባቢ ነው የምትመለስ።
ስለዚህ በቃ ሰኞ ደውሎታለሁ።
እሺ፣ ወይ garment ወይ ደግሞ ሳስር አካባቢ ማለት ነው ስለ- የስራ ሰዓት ሲሆን።
ደውልሎታለሁ ሰኞ።
እሺ፣ እሺ፣ አመሰግናለሁ።
እሺ